ቶሎ ቶሎ ያልቁብኛል።
ተባርቆቦት ነው
አዎ
እሱ የጋፍ ማሽን ማግኘት
እ ቶሎ እያለቀብኝ ነው እ ቶሎ ቶሎ እያለቀብኝ ነው ብለው ነበር አይደል?
አ ቶሎ ቶሎ ነው የሚያልቀው። ምን ላይ እንደሆነ ችግሩ አላወኩም እኔ ቁጥር ሄሎ ሄሎ ሄሎ